hello hello hello፣ ጤና ይስጥልን።
ስልን አቶ ሙሀባ ኖት? እ እኔ የምደውለው ዊፕላስ ሶሉሽን ነው። ዊፕ ሶሉሽን እና አሁን ላይ company ያችን አንድ app develop አድርጓል እና app ኡ ላይ ከሀምሳ በላይ service ኦች አሉት። ከነዛ service ኦች መካከል አንዱ የእርሶ service ነው እና እ ምንም ክፍያ የለውም እና register እያደረግን ነበረ እና register እንዲያደርጉ ነበረ እና link ኡን ከ Play Store or ከ App Store አውርደው ሆነም ያ link ኡን ልከንሎት register እያ- እንዲያደርጉ ነበረ።
ምንድን ነው app ኡ?
ኦንላይን ላይ እንትን ማድረግ ማለት ነው። shopping ግብይት
shopping አዎ ኦንላይን ግብይት ምንም አይነት ከእናንተ የሚያስከፍለው ግብይት የለም እና የእናንተ እሺ።
service ብቻ ሲሆን company ው app ኡ ላይ ከሀምሳ በላይ service ኦች አሉት እና የእናንተ 음.
አንዱ service ነው እና እዛ ምን ላይ service አለው?
ነጻ ለምሳሌ promote፣ ሱፐር ማርኬት፣ እ፣ ሬስቶራንት፣ የሴቶች ፀጉር ቤት፣ የወንዶች ፀጉር ቤት፣ እ፣ የ- ም፣ አ፣ ጽዳት ስራ ምናምን እንደዚህ አይነት ስራዎች ከሀምሳ app ኡን በደንብ ሲያዩት እንትን ይሉታል። ለምሳሌ okay፣ ስልክ የጠቀስኳት ስልክ የኔን ስጋ አገኘሽ?
ከጂጂ ላይ ነው ያገኙት
okay
እና እ፣ ፈቃደኛ ከሆኑ link ኡን እንድንልክሎት ነበረ።
እስኪ ላኪና register ከሚያደርግ በፊት አየዋለሁ።
እሺ እናመሰግናለን። እሺ እሺ፣ መልካም ቀን